ሁሉ ስፖርት ነው ባኮምነው
ሁሉ ስፖርት ጋር ሁሉ ስፖርት ናቸዋ።
አሁን
ከሁሉ ስፖርት ስፖርት ነው ባኮምነው
እ ምናምን
ከሁሉ ስፖርት ወደ ቴሌብር ዊዝድሮ ብዬ ሳይገባ እ ስልኩን እኔ ጋር ዜሮ ዘጠኝ ሰላሳ ዘጠኝ ከቴሌብር ወደ ወደ ሁሉ ስፖርት አካውንት ወስዶ ዘጠና ሶስት ነው። እሺ
አይደለም ከሁሉ ስፖርት ወደ ቴሌብር Withdraw.
ከ transaction history ላይ ያልገባሉትን ምልክት አድርገው በቴሌግራም ይላኩልን screenshot ኡ።
ምን ናልሽ?
እሺ አስተላልፈን ልታደርጋችሁ እናሳውቃለን። ያልገባሉትን screenshot አድርገው ይላኩልን። እየታያዩት ነው።
hello እሺ ይሰማል?
ድምፅሽ አልተሰማኝም፣ የተቆራረጠ
ከትራንዛክሽን ሂስትሪ ላይ ስክሪንሻት አድርገው ይላኩልን ያልገባሉትን